ሄሎ ጤና ይስጥልኝ መልእክት አውቶስ ቴሌቪዥን
እንትን ቴሌዌን ፕሮግራም እጠቀም ነበረ።
እሺ
ታዲያ እንትን ቆረጣው በጣም በዛብኝ። የደረሰኝ ነገር የለም።
እሺ ምን ታዲያ ምን ላድርግልኝ?
እንዲቋረጥ ሊፈልግ
እሺ መስመር ላይ ጠብቁኝ አንዴ።
ችግር የለውም። አሁን መጣሽ ችግር አለ ያለ
እንደምን አለ
ደንበኝነትን አቋርጣለሁ።
ተቋርጧል።
አዎ
እሺ፣ አመሰግናለሁ።
አሜን።